ሄሎ
ሄሎ ሰላም ጤና ይስጥልን ቤስት ቤት
አንሳብ ተቆርጦብኝ ነበር ሁለት መቶ ብር ዲ እንትን አልኩት።
መቼ አሁን ነው ያደረገው?
ትናንትና ማታ ላይ
እሺ በዚህ ቁጥር ነው
አርባ ስምንት ዜሮ ስምንት እ
ሀያ አራት ስልሳ ሰባት በቴሌግራምም ልክ ያለው ላኩ ብላችሁም ግን እስካሁን ምንም መልስ አላገኘሁም።
አዎ እንትን የብዙ transaction እንደዚህ የሆነብን እሺ፣ እኛ እያሳወቅናቸው ነው። እሺ ትንሽ ጠብቁን።
አይ፣ ከቀን ጀምሮ እየጠበቅኩ ነው። ምንም አዲስ ነገር አዎ፣ የለም። አሁን እሺ ይቅርታ፣ በጣም
ኧረ፣ ተበላሽቶብን እየጠ- እየጠበቅኩ ስለነበረ ነው።
እየጠበቅኩ ነው። ይሁንና ቴሌግራም እንዲሆን አድርጉልኝ።
እሺ እስከ በኋላ ደስ ትንሽ ጠብቁን። እሺ
እሺ እሺ፣ መልካም ምሽት።
ወይ